ሄሎ
እ
ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ምን ልርዳዎት?
እም፣ እርዳታ ፈልጌ ነው።
እሺ ለምን እርዳታ ፈልጌ እ ለምን እርዳታ?
እም፣ ሳምንታዊ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይመዝገቡ።
ኮኮብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው የሳምንትና የዕለታዊ ያለ መመዝገብ ነው።